hello፣ ሰላም ጤና ይስጥልኝ። ቤት
ሰላም ነው።
እግዚአብሔር ይመስገን።
ቲጎስ ላይ በደወልኩት ቁጥር ምን አልከኝ?
በዚህ የደወልኩት ቁጥር ቲጎስ ላይ check አድርግ።
ስንት ወር ነው
አንድ ሺህ እ እ?
አንድ ሺህ መቼ ነው?
አሁን እሺ ንገረኝ እስኪ ቤስት ቤት ቁጥርህን እ?
ቤስት ቤት ቁጥርህን ንገረኝ።
ዘጠኝ አስራ አምስት ሰባ አምስት ዘጠኝ አስራ አምስት ሰባ አምስት ዜሮ ዜሮ ዜሮ ዜሮ ዘጠና ስድስት ዘጠና ስድስት እሺ ቆይ አንዴ ክፈትልኝ። እሺ
ይህ ይጠበቁ
እም። እሺ ቆይ አንዴ፣ እሺ አባ እየከፈተልኝ ነው። እየከፈተልኝ ስለሆነ አንዴ እየከፈተልኝ ስለሆነ ነው። አንዴ ጠብቀኝ።
እሺ እየጠበቁ ነው sister እሺ እሺ አባ ዘጠኝ በሚለው ነው ዜሮ ዘጠኝ በሚለው ነው።
ዘጠኝ ዘጠኝ ዘጠኝ
ትናንትና ነው ዛሬ ነው አዎ አዎ
ገብቷል። እሺ አሁን አባቴ
አይ እሺ አባ